ሄሎ ጤና ይስጥልን እንዴት ይሁን?
ጤና ይስጥልን እንዴ ለምትገባ ነበረ ለነገው እ- እሺ ስታንዳፕ ኮሜዲ ጋር ነው።
አስተነኮዲያ እሺ እሺ፣ መስመር ላይ ነው ይጠብቁኝ።
እሺ እሺ
ስምዎት ማን ነበር?
ነብዩ
እሺ ነቢዩ ማን ልበለው?
ነብዩ ሌራ
ምን አሉኝ?
ሌራ ሌራ
ሌራ ነው።
አ
እሺ ስልክ ቁጥር
ቁጥር 0942
ዜሮ ዘጠኝ አርባ ሁለት 61
ስልሳ አንድ 21
ሀያ አንድ 18
አስራ ስምንት ብዛት አንድ እኔ ብቻ
አንድ። እሺ ስለ ደወል እናመሰግናለን። መልካም ቀን።
እሺ ክፍያውስ እንዴት ነው ማለት
ምን አሉኝ?
ክፍያውን ክፍያው አራት መቶ ብር ነው። ነገ ከስድስት ሰዓት እስከ አስር ሰዓት እ በስልክ እ- መክፈል አልችልም አ- እዚያው ነው የሚከፍሉት። cash ነው ከዚያው ጋር CMC ሚካኤል ጋር economic association ህንፃ ላይ ይባላል እኮ VIP የለም አለ አይ የለም አራት መቶ ብር ነው።
okay እሺ ነገ ከስድስት ሰዓት እስከ አስር ሰዓት ከዚያው ላይ ያገኝናል። ትኬት እሺ በቃ thank you እሺ፣ ስለ ደውል እናመሰግናለን። መልካም እሺ ቀን።
አውራ እሺ